ఇది రెడీ ఉన్నాను
Hello.
Hello, Hello.
አብረው ስል አለች ምን ልርዳ?
የሆነ ችግር ተፈጥሮብኝ እሺ
የሲም ላይ ካርዱን ሲያሞላ ሲያሞላ በቃ ወዲያው ይ- ይጠፋል። ስለዚህ ምክንያቱ ምንድን ነው ብዬ ለመጠየቅ ፈልጋለሁ።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላል። ይደውሉና እሺ።
ሶስት ቁጥር ለመጫወት
እሺ በቃ game ኦቹን ሲጫወቱ ሽልማቶች አሉት። game ኡን እ።
እዩትና ግልጽ ያልሆነ ነገር ካለ መደወል ይችላል።
ኮከብ ስንት ነው?
ኮከብ ዘጠኝ ሰማንያ አምስት መሰላል ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ